the Lidon's tube? You know?
አቤት እግዚአብሔር ይመስገን ደህና ናችሁ?
እግዚአብሔር ይመስገን
አለን ሁሉ ሰላም ነው።
እግዚአብሔር ይመስገን። ዶንኪ ቲዩብ ነው የምንሄዳውት።
የሆነ በጣም ጨዋተኛ ልጅ ነበር እና ለመስጠት ነበር
አንድ ስለመደጎም ፈልገው ነው።
እ? አዎ
ስንት ዓመቱ ነው?
እ? አስር
እ፣ ግን አሁን ላይ ትውልድ እንቅርቶች መፍጠርቱ አምስት ዓመት እና ከዛ በታች እድሜያቸው የሆኑ እ? እ?
ዓመት አይሆንም። ጩብኝ ልጆች መስፈርቱ አምስት ዓመት እና ከዛ በታች የሆኑ ልጆችን ነው።
አሀ አምስት ዓመትና ከዛ በታች
ነው አምስት ዓመት እና ከአስር በታች ነው የምንመዘግበው። የአስር ዓመት ነው። እናንተ ደደወሉ
እሺ እኛ እናመሰግናለን ስላለ